ብሩ ካለሽ ስጠሽ ተይዘሽ እዛው። ማሪ ማሪ ከደሞዝ ሄሎ ሄሎ፣ ጤና ይስጥልኝ።
አቤት።
ብዙነሽ ከችፕችፕ ነው የደወልኩት።
እሺ የ garlic order ነበሮት የሚመጣ እና location confirm ለማድረግ ነበር። የት ነበር ይመጣሉት?
እ፣ ቅድ- ቅድም ደውለው ሲቪል ሰርቪስ ብያቸው ነበር።
Okay አዎ፣ እዚህ አያት ተብሎ ስለተመዘገበ እም፣ እርግጠኛ ላይ መሆን ነው እና ሲቪል ሰርቪስ ነው ያሉት አይደል?
አዎ በሱ ነው። አዎ በቃ እሺ፣ እዛ ይላክሎታል። እሺ፣ እሺ፣ መልካም ቀን። ቻው። እሺ።
እሺ።